ሄሎ ጤና ይስጥልኝ ልጅቷን
ሰላም እንዴት ነሽ?
ሰላም አለን።
እ፣ ደውዬልሽ ነበረ ትናንትና ነው በእንትን ስልክ በ normal ስልክ እመጣለሁ ብዬሽ።
እሺ
ቦታው ምኑ ጋር ነው?
የትኛው ቢሮ ነበር?
እዚህ ሀያት ሆስፒታል ያለችኝ ሀያት ሆስፒታል እ፣ ከዛሀብ ሆቴል ፊት ለፊት እ? እ?
ከዛሀብ ሆቴል ፊት ለፊት ከሀያት ሆስፒታል አሁን ሞይንኮ ጋር ነኝ ያለሁት አሁን ሜንኮ ካሁን ትንሽ እሺ፣ ወደ ላይ ሂድ። ወደ ሀያት ሆስፒታል የምታስገባ ቀጭን መንገድ የለችም?
እ? እ?
ወደ ሀያት ሆስፒታል የምታስገባ መንገድ አለች። በሜንኮ እኮ ሲመጣ በሞይንኮ ልግባና ከዛ ወደዛ ቀጥታ ልሂድ።
አዎ፣ ሂድ ወደ ከዛ ዛሀብ ሆቴል አለ። ከዛ ፊት ለፊት ነው ቢሮአችን።
ደሃባ ዛሀብ ዛሀብ እሺ፣ እሺ።
ማን ልበል ስሙን?
ናታሊ እሺ እሺ